ጤና ይስጥልኝ ቪኦኤ ኢትዮጵያ ሰለሞኝ በኩሙን ልርዶ ጤና ይስጥልኝ ቪኦኤ ኢትዮጵያ ሰላም ነኝ ባኮምን ልርዳዎት ጤና ይስጥልኝ ቪኦኤ ኢትዮጵያ ሰላም ነኝ ባኮምን ልርዳዎት ጤና ይስጥልኝ ደንበኛችን መስመር ላይ ያሉ
እዚህ ቃል ገዛዛል